በመንገድ እከተልሃለሁ ከኋላ ከኋላ ከኋላ ሄዳለሁ ከኋላ ከኋላ ከኋላ ሄዳለሁ ምራኝ በመንገድ እከተልሃለሁ ከኋላ ከኋላ ከኋላ ሄዳለሁ ከኋላ ከኋላ ከኋላ ሄዳለሁ ምራኝ በመንገድ እከተልሃለሁ ከኋላ ከኋላ ከኋላ ሄዳለሁ ከኋላ ከኋላ ከኋላ ሄዳለሁ የኔ ሀሳብ አንተን ማያስደስት ሲሆን ትእዛዝህን ሲጥስ ከመንገድ ፈቀቅ ሲል ምራኝ ኢየሱስ እጅን ያዘኝ እንድከተል ልስተካከል እንደ ቃል ሰልፍም ውስጥ ግባል አይኖቼ ሲፈዙብኝ ማየትም ሲሳንኝ ማስተዋል ተነጥቄ መራመድ ሲያቅተኝ ብርሃን ነህና ለነፍሴ ብሩህ ሆነ ታያት ትከተል ደግሞ ሚዘ በድል መንገድ ምራት ምራኝ በመንገድ እከተልሃለሁ ከኋላ ከኋላ ከኋላ ሄዳለሁ ከኋላ ከኋላ ከኋላ ሄዳለሁ ራኝ በመንገድ እከተልሃለሁ ከኋላ ከኋላ ከኋላ ሄዳለሁ ከኋላ ከኋላ ከኋላ ሄዳለሁ ሁሉን ትቼ አንተ ኢየሱስ በውበት የእምነቴ ራስና ሊቀ ካህነህ ፈለግህን ተከትዬ ልጓዝ ካንተ ጋራ የቀራንዮን ውለታህን ክብርን እንዳወራ ድምፅህን ዛሬም ልስማ ያንተን እረኛዬ እጄን ይዛውን ምራኝ ኢየሱስ ጌታዬ መንገዴ ሁሉ የቀና ይሁን በፊትህ ጸጥና ዝግም ብዬ ሁሌ ልከተልህ ሳበኝ ካንተ ኋላ ሮጣለሁኝ ሳበኝ ካንተ ኋላ ሮጣለሁኝ ፈለግህን ተከትዬ ገሰግሳለሁ ፈለግህን ተከትዬ ገሰግሳለሁ